ሄሎ
ሄሎ አቤት።
እማ አልቋል። እሺ እሺ እነሱ ናቸው አይደል በተው የሚወስዱት?
ህግ አዎ፣ ውክልና ያስገቡት ሰውዬ አዎ ባለቤቱ አዎ፣ አለ ባለቤቱ።
ባለቤቱ።
ባለቤቱም ከመምጣት ይችላል።
ምን አለበለዚያ ይዞ ደግሞ ይምጣ? የንግድ ፍቃድ ይዞ ይምጣ።
አ፣ ንግድ ፍቃድና አ፣ ፎርሟን የሰጠነውን ፎርም
ደብተር ውስጥ የለም እንዴ? ፎ- የትኛው ፎርም?
ደብተርማ እኛ ጋ ነው ያለው። ደብተርና ማሽን እኛ ጋ ነው።
አሃ፣ ስንመጣ ፎርም ሰጥታችሁናል?
ስታስገቡ የሰጠናችሁ መረካከቢያ ፎርም አለች።
እሺ እሺ እሱን ፎርምና እ፣ ንግድ ፍቃድ ኮፒ ስራ አስኪያጁ እሺ።
ነው የሚመጣው ወይስ ህጋዊ ውክልና ያለው?
ከሁለት አንዱ ናቸው የሚመጡት።
በቃ ስራ አስኪያጁ የሚመጣ ከሆነ ንግድ ፍቃዱን ኮፒና መታወቂያውን ኮፒ አድርጎ ይዞልን ይምጣ እና እሺ።
ፎርሟን ፎርሟን እሺ እሺ ህጋዊ ውክልና ያለው ሰው ደግሞ ውክልናውና መታወቂያው እዚህ ስላለ ፎርሙን ብቻ ነው ይዞልን የሚመጣው።
እሺ። በጣም ነው የማመሰግነው። እሺ እሺማ
ቻው። አመሰግናለሁ።
ቻው። አሜን።